ሄሎ ሰላም ጤና ይስጥልኝ ቤተሰቤት
እሱ የሆነ ኮርነት ኃይል ነበር።
ምን አልከኝ?
የሆነ ሀሱ ኮርነት ኃይል ነው።
ምን ምን
እስካሁን አላደርግ ብሎ ነው።
እስካሁን እሺ ከየት ነው?
እዚህ አሰበ ሰው አሰበ ተፈሪ እሺ አ- አንድ ትኬት እስቲ ላክልን
እሱ ወይ ቁጥር ኮዱን ልንገርሽ።
እ እንትን ስሊፕ ሬፈረንሱን ወይ ትልክልኛለህ?
እሱ ኮንሰርን እስካሁን አላደርገልኝ እንትን ነው ቁጥሩን ልንገርሽ። ወይ ጋር የ- የምኑን አንድ- ቁጥር አንድ ከላይ አብሮቶ ነው እንትን የሚለው ምን ምኑን ነው የምኑን ቁጥር ነው ወደፊት የምትነግረኝ?
ይሄ ሰባ ሁለት ካሸር ኮድ- ሰባ ሁለት ብሎ ካሸ- የሚጀምረውን ነው?
ካሸር ኮድ ነው ካሸር እሺ ኮድ ካሸር ኮዱን አዎ እሺ ንገረኝ።
እሺ አስራ አንድ እህ ሰላሳ አምስት እህ
ሰላሳ አምስት እህ
ስልሳ ሰባት
እሺ አብርቼልሃለሁ። እሺ ያው ግን የዛሬ ጨዋታ ገና አለበት፣ እዛ መጠበቅ አለብን።
አላለቀም።
አላለቀም።
እሺ ሌላ ታይልኛለሽ አሁን?
እሺ ንገረኝ።
እሺ አስራ አንድ እህ
ሰላሳ አምስት እህ
አርባ አንድ ዘጠና አምስት
እሺ ያው ይሄም እንደዛው። እሺ
ገና ነው ጨዋታው።
አዎ
አይ እሺ እሺ አባቴ ስለደወልክ አመሰግናለሁ። መልካም ምሽት።
እሺ እንግዲህ አንቺ አሜን።
እሺ